አነስተኛ ስፔር ወዴትኛው በኩል የምንወርደው?
አሪፍ ቤ እንትን ፈልጌ ነበር። ቴሌግራም ላይ ገብቼ ቪዲዮ ያደረኩብህ አልገባልኝ ነበርና እሱ እንትን ለማስባል እሺ
ቴሌግራም ላይ ቁጥር ተናሽኩ ላክልኝ ብለኝ ነበረ። ቴሌግራም ቁጥሩን አትፈልጌ ነበር።
ከሰረኛችን ድምፆት የተቆራረጠ ነበር። ምን አሉኝ?
ቴሌግራም ቁጥራችሁ እሺ ቁጥር ላስይዞ ዜሮ ዘጠኝ ዘጠና ሁለት እሺ አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት እኔ የምልሽ እሺ
page የላችሁም? page ላይ ወይም ጽፌ አሁን sa- save ማድረግ ካልቻልኩ ሲሙ ይላችሁ
ምን የላችሁም ነው ያሉ?
page የላችሁም?
አሁን ለጊዜው ቴሌግራም ነው ያለን ደንበኛችን።
እኮ ቴሌግራም page የላችሁም? ቻናል አዎ አ- አሪፍ ፔ ነው የሚለው ቻናል የለንም። አዎ አይ እሺ እሺ መልካም ምሽት ይሁንልዎት።